Hello Hello፣ ናቴ ከቢሮ ነበር የምደውልልህ።
እሺ።
እ የደበበን ይዘዋል አይደለ? order ኡ ደበበ የት አካባቢ ነው ያለው?
ደበበ- ትላንት ተመልሷል።
ትናንት ስራሽ የነበረ አዎ ትላንት የት ተመልሷል።
ሰፈር ነው ያለው?
ችሎት አደባባይ እ?
ችሎት አደባባይ ችሎት አደባባይ አዎ ልደታ ልደታ።
ችሎት አደባባይ ነው እዚህ ጋር የሚያሳየው።
Okay፣ እስቲ አንዴ ልይልሽ።
እሺ እይልኝ በእናትህ እየደወለ ነው።
ዘጊዎች እሺ